ጤና ይስጥልኝ ዋሽንግተን
ሰላም ናችሁ?
ደህና እግዚአብሔር ይመስገን።
አንድ patient ነበረን እንትን የሚያስፈልገው ሲቲ ስካን የሚያስፈልገው ምን አሉኝ?
CT scan የሚያስፈልጋቸው patient ነበሩ። ጥቁር አንበሳ Hello፣
Hello።
አቤት።
ቆይ እሺ፣ አንድ patient ነበሩ CT scan የሚያስፈልጋቸው እሺ፣ እሺ።
እ፣ አሁን ትሰጣላችሁ?
አምቡላንስ እንላክለዎት?
አዎ፣
እሺ፣ እሺ። ቁጥርዎትን ልውሰድ?
ቁጥር ልስጥሽ አሁን እሺ። እንጋር ዜሮ ዘጠኝ ሀያ ሀያ አርባ ስምንት አርባ ስምንት ሰባ ሰባ ስልሳ አራት ይሄ የበሽተኛው የበሽተኛው ስልክ ነው።
ዜሮ ዘጠኝ ሀያ አርባ ስምንት ሰባ ስልሳ አራት አዎ እሺ፣ ይደወልልዎታል። እሺ፣
ግን ይሄ የበሽተኞቹ ስልክ ነው። ቢደውሉ በደንብ information አይነግሯቸው።
እ
የበሽተኞቹ ስልክ ነው። ቢደውሉ information አይነግሯችሁ ምን እንደሚነሳ ድንገርሽ። እኔ ነው የምልሽ።
ስለዚህ የአንተ ንገረኛ
እሺ ዜሮ ዘጠኝ አስር ዜሮ ዘጠኝ አስር ሀምሳ አምስት ሀምሳ አምስት አስራ አንድ አቤት አስራ አንድ አስራ አንድ አስራ አራት
ዜሮ ዘጠኝ አስር ሀምሳ አምስት አስራ አንድ አስራ አራት እሺ አንተ ጋር ይደውላሉ። በቃ እናመሰግናለን።